ગુડ મોર્નિંગ કાપિતાલી એલાન સ્પીકિંગ హలో అవే అవే అలాగనా?
እግዚአብሔር ይመስገን እንደምን አለሽ?
አለን ደህና
ደህና ነኝ።
እሺ ማሳጅ ይሄ ሞሮኮ ባዙ ቪአይፒው አለ።
ስንት ሰዓት ነው የፈለጉት ስምንት ሰዓት ላይ ይኖራል
እሺ፣ ከዛ በፊት የለም አ ቢዚ ነው ከዛ በፊት
ትገልጃለሽ።
እ?
እርግጠኛ ነሽ?
አዎ booking አለ የተያዘ
እሺ፣ መልካም በቃ ስምንት እንደያዘ ሰዓት አለ።
ግን እ
አሁን አሁን የተሰራበት ነው።
አዎ booking ኦች አሉ
ስድስትም አምስትም አ፣ ሰባትም
አይጨርሱም ለዛ ነው ሰባት ሰዓት ወይ ቆይ እስኪ ልይሎት አንዴ ፕሊዝ
ሰባት ሰዓት ልያዝሎት ወይ please እንደዛ አድርጊልኝ በቃ።
እሺ አንድ ሰው ነው
አንቺ ከተጨመርሽ ሁለት ነን።
እ
አንቺ ከፈለግሽ ሁለት ነን።
couple ሆናችሁ ነው የምትመጡት ወይስ ለአንድ ሰው ነው የሚይዘው?
አንቺ የለኝም። እኔ couple ታደርጊልኛለሽ አለሽ?
እሺ ስልኮትን ይንገሩኝ።
ማን ነው ስምሽ?
ሄለን
ሄለን የሚባል ድሮ የማይስማማኝ እኔ ኤልያስ ነኝ። በቃ ስልክ እሺ
ዜሮ ዘጠኝ አስራ አንድ እ
ሰላሳ ስድስት ሀያ ሶስት እ
አስራ ሰባት እሺ ሄለን ሰባት ሰዓት ላይ ይዣለሁ VIP Morocco bath ለአንድ ሰው እሺ ቻው።
አንቺ ደጋገምሽው። ምን እህት ምናምን አለሽ? ቤት ቁጭ አለሽ? ምክንያቱም ቻው እሺ ታጥበሽ እሺ መልካም ቀን